ሄሎ ጤና ይስጥልን ቤተሰቤ ተራሬት ነኝ። ምን አልከኝ?
ቲኬት ቆርጬ ነበር ታውቃለሽ። ትናንትና
እ ቲኬት ቲኬት እሺ ቆርጬ ነበር ስት ገብቶ
ካሸር ኮዱን ትነግረኛለህ? አባ ድምፅ ደግሞ በጣም ርቋል።
እሺ ልንገርሽ አስር
ካሸር ኮዱን እየነገርከኝ ነው?
አስር አስር ሃያ ዘጠኝ እሺ
ሰባ ሰባት ሰላሳ አሁን ነግሬ ካልነበር እንዴ አባ አስር ሀያ ዘጠኝ ሰባ ሰባት ሰላሳ አይደለም ሶስት አባ።
ሰባ አ እኮ አሁን ነግሬ ካለው እኮ
አዋ ስህተት ገብቶ ነው ታውቂያለሽ። ኤክስ ብቻን ቆርጬ ኤክስ አድርጎ ነው አ ኒውካስልና ማን ዩናይትድ አንድ ለዜሮ ሆነ።
አ- አርሴ- ያው ኒውካስል በማንቸስተር ዩናይትድ አንድ ለዜሮ ሆነ።
አዎ ያኛው አርሴናል ለሙኬብ ጋር ሁለት ለአንድ ሆነ።
አዎ double chance ነው እኔ የሰጠሁት።
ድምጽ በጣም ርቆብኛል ወንድሜ፣ ከቻልክ ድጋሚ ትደውልልናለህ ወይ ኔትወርክ ወዳለበት ትሄዳለህ?
አሁን